hello ጤና ይስጥልን ቤስት ቤት
withdraw አድርጌ ነበረ። እስካሁን አልገባልም።
መቼ ነበረ?
ትናንትና ወደ አራት ሰዓት አካባቢ።
እሺ ስንት ብር ነው?
አምስት መቶ ብር።
በዚህ ቁጥር ነው?
አዎ እሺ አንዴ መስመር ላይ ጠብቀኝ፣ check ላድርግልህ። ወደ ቴሌ ብር ነው ወደ ሲቢ ወደ ቴሌ ብር
አምስት መቶ ነው ያልከኝ አይደል?
አዎ
በ SantimPay ነው የሞከርከው? በምንድን ነው የሞከርከው? ይቅርታ።
በ SantimPay መሰለኝ።
okay እሺ፣ pending ላይ ያለ አ፣ እ፣ ላሳውቅ ለለ SantimPay ዎች። እሺ፣ system ትንሽ እያስቸገረ ስለሆነ ነው፣ pending ላይ ነው status ኡ።
እሺ እሺ፣ ላሳውቅልህ። እሺ።
እሺ፣ መስመር ላይ እንጠብቅ።
አይ እነሱ ባዩት ሰዓት ይመልሱልኛል። ያንተን text ልክላቸውና እ፣ ሲያዩት ይመልሱልኛል። ጠብቅና ካልገባ ወደ በኋላ ትደውልልናለሽ። እሺ ወይ ደግሞ ወደ account መመለስ አይቻልም ወደዛው አይ already pending ነው የሆነው ማለት እናሳውቃቸውና እነሱ ወይ failed ካደረጉት ወደ ቤስት ቤት account ይመለስልሃል አ፣ እንደዛ ወይ ብታደርግልኝ እኮ ከእነሱ ጋር ስለሆነ system ኡ ላሳውቅና ከእነሱ ምላሹን ጠብቅሽ።
እሺ እሺ መልካም ቀን